ሰላም ጤና ይስጥልን። ብሽት ቤት ኧረ እባክሽ ሰምሮ ማሙድ የምትሽብኝ አትልኪልኝ እንደገላችልኝ ምንድን ነው አባቴ? ይቅርታ ነው ትራንዛክሽን አይዲ
ትራንዛክሽን አይዲ።
አዎ ኦኬ እሺ፣ እሺ እ ማን ነበር ስምህ? ቴሌግራም ላይ ይቅርታ።
እንዴ ሶስተኛዬ ነው እየደወልኩለት ያለሁት አሁን ሙድ አዎ፣ እያዘ- እኔን ግን አላገኘኸኝም፣ ለዛ ነው አባቴ። እሺ ይቅርታ፣ ስምህ ማን ነው? ይቅርታ ሁሴን ያሲን እ
ሁሴን ያሲን transaction ሁሴን- ID ላኪልኝ ብዬ ያው ሁሴን ያሲን?
አዎ
እሺ ማን
እየጠበቁኝ ነው ወይ ላኪልኝ ወይ እንደዚህ ንገሪኝ።
ብዙ ስለሆነ ነው። እሺ አንዴ
ምንድን ነው ብዙ ስለሆነ ማለት transaction ID የኔ ማውጣት ፈልገሽ ነው አሁን አንቺ?
no transaction ID ው ብዙ ስለሆነ ለ- ለመንገር አይመችም ብዬ ነው።
ቆይ እሺ አንድ አፍታ ጣል አድርጊበታ ቴሌግራም ላይ ወይ
እሺ እሺ አባቴ እሺ እየመለስሽልኝ አይደለም። ሶስቴ ነው እሺ፣ አራት ነው ይኸው- የደወልኩብሽ ነው እሺ አባ እሺ ይቅርታ